ወይ እንዴት ነሽ ናት?
ወይ እንዴት ነሽ?
ማሽን እምቢ አለኝ። አውቶራይዝ ማሽን እምቢ አለኝ።
እሺ አውቶራይዝ ፊዚካል ፕሪንተር ፕሪስ ኮንታክት ዩር ሰርቪስ ሰርቪስ ሴንተር ነው የሚለኝ። ልክ ልከፍተው ስል ግቢያ ቤት ሰው ሀያ ቀን ምናምን ኮንታክት አላረገም ነው የሚለው
አውቶራይዝ ፊዚካል ፕሪንት ፕሊስ ኮንታክት ዩር ሰርቪስ ሴንተር ነው የሚለው።
ሶፍትዌሩ ነው ማሽኑ ነው የሚልሽ?
ስፒናሽ እንትን ነው ፊዚካል ፕሪንት ታደርገዋ ማለት ነው።
ፊዚካል ፕሪንተር ምናምን ይለኛል። ሄሎ ወይ
እሺ፣ ፒኤልኢ ንኪ።
ኮምፒውተሩ ላይ ፖዝ የሚለውን ልከፍተው ስል ማለት ነው።
እሺ፣ ፒኤልኢ ንኪ።
ፒኤልዩ ከዛ ነካሽ ማሽኑ ላይ
እሺ፣ ነካሽው።
አዎ ከዛ ከአንድ እስከ ሶስት ስጭ። አንድ ሁለት ሶስት
እሺ፣ ነካው።
ወጣ ወረቀት አበጣ
እሺ፣ ቀን እንዴት አናገሪዋለሽ ማሽን
ሄሎ ወይ
እሺ፣ ምንድን ነው ያልኩሽ?
ፖዝ የሚለውን ልከፍተው ሲል አውቶራይዝ ፊዚካል ፕሪንት ፕሊዝ ፔጁን ኮንታክት ኪሞች ነው።
ሰርቪስ የሚል ነው የሚለውን ፒኤል ዩኒቲ ማሽኑ
ማለት ፒኤል ዩኒቲ ማሽኑ ላይ
እሺ ነካውኝ እ ነካውኝ ምን መጣልሽ?
ፕሪንተር ኦፍ አንድ ሁለት ሶስት ንኪና ቶታል በይ።
አንድ ሁለት ሶስት ቶታል ቶታል አዎ፣
እሺ መጣልኝ ወረቀት በቃ ገይ ሞክሪው ተሰራ ሞክሪው።
አመሰግናለሁ